Hello
Hello
Hello ጤና ይስጥልኝ።
Hello Hello
ይሰማኛል። አቤት ምን ነበር?
አዎ እንትን Best Bet ላይ ገብተን ነበረ እና ያው አንድ team
ምን አልከኝ?
ቦነስ ላይ account ገና አልገባም እንትኑ
አሀ እሺ ጠብቀኝ። እሺ አንዴ
አ አንዴ ጠብቀኝ።
እሺ እሺ እሺ ጠብቃለሁ። የእኔ ሳይሆን ሌላኛው ስልክ ነው።
ችግር የለውም። እሺ እሺ እሺ hello Hello ሰላም።
አ፣ እሺ ምን ነበር?
እንትን በስት በስት የሆነው እንትን ነው?
አ በስት በስት ላይ እሺ የባስ ዊኒንግ ነበር አንድ ሀምሳ እና አንድ ሀያ አምስት እሺ እስቲ አጠቃላይ ካሸር ኮዷን ስራ- ትነግረኛለህ?
ከ- ስልኩ ካ- ካሸር ኮዷን የምትላለች አይደል?
እሺ አ- ነገርኩት እ፣ ያው ቲም ሰፖርት ላይ ላከውት
እሺ bonus winning ሀምሳ ብር እና ሀያ አምስት አሉ ግን ገና እሺ።
account ላይ አልገባም እሺ እስቲ check ላድርግልህ። ትነግረኛለህ ለእኔ cashier አዎ።
ኮድ የምትለዋን አ አንብብልኝ።
ኮፒ ይቅር፣ ኮፒ ይቅር። እሺ።
መጨረሻ ላይ ድምፅ
ስልኩ ነው ወይስ ኮሩ ሰላሳ ዘጠኝ
cashier code የምትለዋ ሰላሳ ዘጠኝ ስልሳ ሁለት መጨረሻ ላይ ነው ወይም ልጀምር አሁን ብሎ cashier code ብሎ የተጻፈ አለ አይደል? ከሱ ጎን ቁጥሮች አሉ።
okay ID ው ስልሳ ስምንት
እሺ ስልሳ ስምንት
ስድስት ስድስት
D capital D አይ እሱ ሳይሆን cashier code የምትላለቻ መጨረሻ ላይ